ጤና ይስጥልኝ በስፖርት ነው እባክዎ የምንረዳው?
አይ አሁን በቴሌግራም እያወራች ነበረ።
እሺ የምን ባንክ transaction ነው የማደርገው? ከሁሉ ስፖርት ወደዛ deposit አድርጌ የባንክ transaction ነው የሚያስፈልገው አሉ። የምን ባንክ ተጨማሪ የሚለው ውስጥ more የሚለው ውስጥ ይገቡና እ transaction history የሚል አለ።
እሱን screenshot አድርጌላችሁ ባንክ transaction እ ባንክ ነው branch አይደለም መላክ ያለቦት ባንክ ነው መላክ ያለቦት።
ብሩም እኮ ወደ ቴሌብር ነው transfer ያደረኩት ከእናንተ እኮ ባንክ transaction ውስጥ ነው ያለው የ branch transaction ውስጥ አይደለም።
Okay፣ ባንክ ባንክ- የሚለው ውስጥ ይግቡና እ ከዛ ላይ transfer- ፎቶ አንስተው ይላኩ።
እሺ